hello hello፣ ጤና ይስጥልን።
hello፣
ከ WePlus Solution ነበረ የምደውልልዎ።
እሺ፣ WePlus Solution application ላይ ከዚህ በፊት ተመዝግበው ነበር አይደለ?
አ አ የተመዘገቡትን service ኦች አሁን ላይ system ላይ active እያደረግናቸው ነው እና አንዳንድ ያልተሟሉ መረጃዎችን ለማሟላት ልጠይቅ ብዬ ነው።
ምን አልሽኝ? እማ ቆራጣ አንዳንድ- አንዳንድ ያልተሟሉ መረጃዎች ስላሉ መረጃዎቹን ለማሟላት ልጠይቅ ብዬ ነው።
እሺ፣ አስቸኳይ ነው ግን እ፣ እሺ ከሰዓት ልደውልልህ?
እሺ፣ ስራ ላይ ነው ስንት ሰዓት እ, ይመቻል?
እንጃ ከሰዓት በኋላ እሺ።
ከሰዓት በኋላ